መሰለኝ።
ሄሎ ጤና ይስጥልኝ። አብረን ሁሉ ሰላም
አለን ይመስላል። ድር ገበያ
አዎ፣ ድር ገበያ ነው።
Okay። እቃ ከውጭ እንዲላክልኝ ፈልጌ መስመሩን ትንሽ የሚላክበትን መንገድ ግራ ስለገባኝ
የከየት ነው ድር ገበያ የሚለውን ከአባይ ቲቪ ላይ እኮ አሁን እየተከታተልኩኝ ከእንትን ከኳታር ዶሃ የሚላክልኝ እቃ ነበርና በምን መንገድ ነው የሚላክልኝ? እሱም ማወቅ ፈልጌ ነበር።
እሺ፣ እሺ detail እንደውለው እንዲያስረዱ ስልክ ቁጥር ልንገርክና ቴሌግራም ላይ እሺ፣ message ን ጽፋ አስቀምጥልን መልሰው እንዲደውል። ሌላ ስልክ እየገባ ስለሆነ ብዙ ስልክ እሺ፣ እንድ- እኛ እንድደውልልሃለን እናስረዳሃለን።
እሺ።
እ፣ ስልክ ቁጥር ልንገርክ እና ቴሌግራም ላይ ላክልን እሺ ዜሮ ዘጠኝ ዜሮ ሶስት ሰላሳ ሶስት
ዜሮ ሶስት ሶስት
ስልሳ ሁለት ሀምሳ አንድ ስልሳ ሌላ
ሄሎ ስልሳ አንድ
ስልሳ ሁለት ሀምሳ አንድ ስልሳ ሁለት ሀምሳ አንድ ስልሳ ሁለት ስልሳ አንድ እ፣ እሺ ይዤዋለሁ በቃ
እሺ። በዛ ላይ ቴሌግራም ላይ ላክ
እሺ